hello ሰላም ነኝ።
ሰላም ሰላሳ ስድስት ሀያ ሁለት ይሰማል? hello ወይ ይሰማኛል። አይሰማህም?
ሰላሳ ስድስት ሀያ ሁለት
እሺ ምንድን ምንድን ነው? ማነው ስምህ? እሺ አስ- የሚስተካከል ነገር የለውም። normal complete የምልልህ እ እ አዎ አርጊው አባ- እሺ።
ግሪሽን ስለማፋታት አይ